libapa?
Nereden bakıyorsun?
እማ ሌላ ጤና ይስጥልን።
Yapmayın. Hayır.
ስልም
እሺ፣ ምን ልብ- ማሊባባ ዶት ኔት ብለ ግባ ብለሽ ነበር።
አዎ፣
ኤም ኤ ኤል አይ
ቢ ኤ ቢ ኤ
ኤ ኤል አይ
ኤል አይ ቢ ቢ ቢ ቢ ኤ ቢ ኤ
አዎ፣ ከዛ dot
ከዛ N E T net N E T N E T
ኤን ኢ ቲ ቲ
ቲ ትክክል ነው፣ ግን እም፣ አልመጣልኝም። ወ- ቴሌግራም ላይ ይመጣል። አባት ማሊባባ ብለው ወይም ደግሞ ማሊባባ ብለው ራሱ ሲጽፉ ይመጣል።
አልመጣልኝ ሞከርኩት። ወይስ ሌላ system ትፈጥሪልኛለሽ?
እሺ ቁጥሮትን ንገሪኝ። ቆይ እኔ በእንትን ል- ልላክሎት።
እም፣
ጠብቁኝ አንዴ ንገሪኝ ቁጥሮትን።
አስራ ሶስት
አስራ ሶስት ሀምሳ አራት ሀምሳ አራት ሀምሳ ስምንት ዜሮ ስምንት
ዜሮ ስምንት
ማን ልበል?
እ፣ አበባ ሄሎ ሄሎ